ጤና ይስጥልኝ ምን ለጣ
ቲክቶክ ላይ የተለቁ መኪና ይቼ ነበር ለመጠየቅ ነበር።
እሺ
ሰላሳ አንድ አራት ሀያ ዘጠኝ የሚል ሀይሮፍ ነበረ።
ሁለት ሺህ ምንድን ነው ግን?
ሞዴ ሁለት ሺህ አስራ አንድ መሰለኝ እ?
ሁለት ሺህ አስራ አንድ ሁለት ሺህ አስራ አንድ አይኖረንም ግን ቁጥር ልስጥና እስኪ ሴት ጠይቁ ዜሮ ዘጠኝ ስልሳ ሰባት
ዘጠኝ ስልሳ ሰባት አርባ አራት
ስልሳ ሰባት አርባ አራት ሰባ ሰባት
ስልሳ ሰባት አርባ አራት ሰባ ሰባ
ሰባ ሰባ
ሰባ ሰባት ሰባ ሰባ ሰባ ሰባ
እሺ እሺ እና የተለቀቀው መኪና የለም ማለት ነው እኮ ይጠይቁ በሱ ላይ ደውልና ይጠይቁ ሁለት አንዱ ግን የለም አባት ተሽጧል ሌላ ካለ ትነግሮታለህ
እኛ